የአምስት ሚሊዮን አምቡላንስ ጤና ይስጥልኝ ጠብታ አምቡላንስ
ባለፈው አገልግሎት ሰጣችሁና ሁለት ጊዜ እሺ ከምኒልክ ነው
እሺ ወደ ፊጋ
እሺ ያው ርቀቱን ታውቃችሁ ተደጋጋሚ ስለሄድን እና ቀጠሯችን ስምንት ተኩል sharp እዛ የምንደርስበት ነው።
እ ሚኒሊክ ሆስፒታል ማለት ነው።
ከምኒልክ ሆስፒታል እ ሲጋ dialysis እ ለማድረግ okay dialysis ለማድረግ አዎ
እሺ። ስማቸው ማን ነው?
ቆንጅት
condition ኣቸው ምንድን ነው? dialysis አዎ dialysis ነው። የአምቡላንስ ሹፌሮቻችሁ ሁለቱም ያውቁናል፣ okay። እሺ ባለሙያዎቹም እንደዛው እሺ። ስለ ስለዚህ ለስምንት ሰዓት የምት- ስምንት ሰዓት ተኩል የምትፈልጉት
ስም አይደለም ስምንት ተኩል እዛ የምንደርስበት ነው።
ስም- እ? ስም okay።
ስምንት እዛ ተኩል እዛ የምትደርሱበት እዛ የምንደርስበት ነው እና ሹፌሮቻችሁ ያውቁታል የመንገዱን crowded ምን እንዳለ ስለሚረዱት እሺ ምን ሰ- ምን ደቂቃ መምጣት እንዳለባቸው ያውቁታል።
እሺ። ኦክሲጅን ይጠቀማሉ?
እ፣ ኦክሲጅን ምናልባት ልትጠቀም ትችላለች። እ፣ ገባ ወጣ ነው። ደም እየተለገሳት ነው።
okay። ስለዚህ ደ- ደም እየተለገሳት የሚፈጠረውን ስለማናቅ ቢኖረው ይመረጣል።
ስንት ላይ ከዚህ ነው በፊትም የተጠቀሙት?
በኦክሲጅን ነው የሄደችው።
ስንት ላይ ነበረ
ምኑ ኦክሲጅን ይጠቀሙት?
እ፣ የምትጠቀ አ- አ- እነሱ የእናንተ ባለሙያዎች ናቸው የሚያውቁት። እቺ ትንሿን ኦክሲጅን ለማስገባት ይይዛሉ። መኪና ውስጥ እንደተለመዱት እ፣ እየተጠቀመች ነው የሄደችው።
እሺ። ሂሳብ አውጥቼ መልስ ልደውልሎት።
እ፣ ሂሳቡም ይታወቃል።
ደርሶ መልስ ነው።
አዎ ይታወቃል እኮ ተጠቃሚነት ተጠቃሚ ነው። ሶስተኛ ዙር ነው አሁን ስጠቀም እሺ ዳሪሱን እያደረግን እየተመለስን እያደረግን እየተመለስን ያለ ነው።
እሺ እየተመላለስን ነው። ከጎን ያሉት ባልደረቦችሽን ብትጠይቂያቸው ሊነግሩሽ ይችላሉ።
እሺ እሺ እሺ እሺ እናቴ፣ አመሰግናለሁ።
እሺ አመሰግናለሁ።